ክብርት መስገን ኢየሱስ በክብር ንገስ ንገስ ክብር ተመስገን ኢየሱስ በክብር ንገስ ንገስ በሳት ዙፋን ላይ ይቀመጣል በድምፁ ምድርን ያናውጣል ሰይፍ ይመዘዛል ከአንደበቱ እንደ ጌታችን ማን ነው ብርቱ? ገጹ እንደ ፀሐይ የሚያበራ ግርማ መንግስቱ የሚያስፈራ እልፍ አእላፋት መላእክት ዘውትራ ያርፉም ሲያመልኩት ይፈላል ጭጋግ ደመና ክብሩ ሲገለጥ በሲና ማን ይደፍረዋል ተራራውን በሳት ያጠረው ማደሪያውን ድንግል ብትጸንሰው በስጋው ቢራብ ቢሰቀል አምላክ ነው ክብሩ የማይጎድል ክብር ተመስገን ኢየሱስ በክብር ንገስ ንገስ ክብር ተመስገን ኢየሱስ በክብር